hello ሀይላ ሰላም ጤና ይስጥልን ቤተሰብ አብሮ ስትልን ሰላም ናችሁ?
አለን። ምን ነበረ?
cashier code ልንገርሻ እንዴ እሺ ንገረኝ።
አስራ ሁለት አስራ ሁለት
አርባ ስምንት አርባ ስምንት
ሰማንያ ስምንት ሰማንያ ስምንት ሰማንያ ሶስት ሰማንያ ሶስት እሺ እሺ አሁን ታርሞ ላልሽ check አድርገው። ሁለት ጨዋታ ወጥቶብሃል። ሎስት ነው።
ሎስት ነው።
አዎ ሁለት ጨዋታ ወድቆብሃል።
ማን እና ማን ነው ትነግሪኝ?
እ የአቴንስ ጨዋታና የቪራል
እ አቴንስ የሚለውና
እ okay የሱ ጨዋታና የቪራል
አንደኛው ቼክ ማናት?
ማለት ትችላለህ።
ዳታ ስለሌለ ቪያሪያል ቪያሪያል አዎ ኦኬ።
መልካም ቀን።